ሄሎ Hello ጤና ይስጥልኝ Best Bet
እዚህ virtually ጫቱ ነበረ።
እሺ
ከዛ መቶ መቶ ብር ወደ ራሴ አስልኬ እሺ
ብሩ አልገባልኝም Okay deposit አድርገህ Best Bet አልገባልህም አልገባልኝም። በቃ ዝም ብሎ ቀረ። ስልኩ ያኛው አይደለም።
እሺ እሺ አንዴ ስልክህን ትነግረኛለህ እሺ ዜሮ ዘጠኝ ሰላሳ አንድ እሺ ሀያ ሶስት እሺ ሀያ አራት እሺ ዜሮ
ስንት ብር ነው መቶ ብር አልኮልኝ አላልፍም ብር ቀረ።
ዜሮ ዘጠኝ ሰላሳ አንድ ሀያ ሶስት እሺ ሀያ አራት እሺ ዜሮ ዘጠኝ
ዜሮ ስንት ዜሮ ዘጠኝ ዜሮ ዘጠኝ okay እሺ መቼ ነው
አሁን ተኩል ገባሁ። መቶ ብር አሳልፍልኝ ብዬ አሳለፈ እምቢ አለ። ሀምሳ ብር ስሞክር ደግሞ ሀምሳው ገባ፣ መቶው አልገባ።
Okay፣ እሺ ይቅርታ፣ መቶ ብር ነው ያልከኝ? ስንት ብር ነው?
መቶ ብር አዎ።
መቶ ብር እሺ።
እ? ያከልኝ ቁጥሩን ልንገርሽ።
አይ ችግር የለውም። አሁን ቼክ አድርገው እሺ።
እሺ